አቤት
ሰላም ነው።
እግዚአብሔር ይመስገን።
አሁን ደውለን ነበር መልሼ ልደውል ብለሽኝ ነበር።
ምን ነበር?
ዳማስ ቱ እንትን የለቃችኋት ዳማሱ አራት መቶ ሺህ ብር ባንክ ይመቻችለታል ይላል
እሺ
ይል- ይላል።
አዎ አልገባህም እንዴ?
አዎ አንድ ነጥብ ነው የሚባለው።
እዛ ነኝ ያለሁት እኔ።
አንድ ሚሊዮን አዎ ለእጅ ስድስት መቶ ሺህ አዎ
ኦኬ እሺ እናመሰግናለን እሺ